AnyDesk ገብቼ ነው እሺ መጣሁ። hello አማኑኤል፣ የትኛው account ነው የሚገባልክ?
ሁለተኛ ላይ ያለው የለም ጸጌ የምለው እስቲ ላክልኝ፣ እስቲ እዛው አሁን ቴሌግራም ላይ ላክልኝ፣ user እና እሺ።
password ኡን አድርገህ።
እሺ እሺ screenshot አድርጌ ፎቶን ልላክልሽ አይ አይደለም፣ አለህ አይደለ? ቴሌግራም ላይ ተልኮልሃል አይደል? user እና የኮስ password ያ እሱን ጻፈውና copy paste አድርገውና ቴሌግራም ላይ እሺ።
ላክልኝ። አሁን እያየሁት ነው።
እ- እሺ እሺ
አትዝጋው፣ እሺ
እሺ እሺ እ ስልኩን አትዝጋው።
እሺ እሺ ልክ ያለው
አማኑኤል አልቀየርከውም አይደለ? ፓስወርዱን አልቀየርኩም። አዎ
save ይደረግ አማኑኤል።
አዎ save ይደረግ
ሰርቷል። እሺ አዎ ሰርቷል። ገና እንትኑን ምን የፈረሱን የፈረሱን የፈረሱን አዎ እ የለም እዚህ ጋር አ- ተ- አለ ግን ተመሳሳይ አይደለም።
ምኑ ሰዓቱ አ- ሰዓቱ አይደለም። እዚህ ጋር አሁን ያለው አ፣ ኦ- odd ኡና እዛ- እዚህ ያለው odd ተመሳሳይ አይደለም።
ኮምፒውተሩ ላይና display ው ላይ የሚመጣው አዎ እኮ ይኸውልህ ኮምፒውተር ሰዓት ልክ ስላልሆነ ነው። እሺ እ?
የኮምፒውተር ሰዓት አሁን አምስት ሰዓት ተኩል ነው። ያንተ ሰዓት የሚለው አስር ሰዓት ተኩል ነው።
አዎ ለዛ ነው ያልተመሳሰለልህ። ሌላ ጊዜ እ- እንትን አድርገው ሰዓትን አስተካክል። እሺ አሁን ያስተካክለዋል።
አሁን ሰዓት ብቻ ነው የቀረው።
አዎ እስቲ ሰዓቱን እንየውና
እሺ ሰዓቱ ሲስተካከል ካልመጣ እንትን ትለናለህ። ድጋሚ ደግሞ ሌላ የሚስተካከል ነገር ካለ እናያለን።
እሺ እስኪ አ፣
ይሄ ሁሌ ናይሮቢ ላይ ነው እሺ መሆን ያለበት።
የትኛው ሰዓቱ?
ይሄ እንትን ዋለ time zone የሚለው አለ አይደለ?
አዎ
ናይሮቢ East Africa ናይሮቢ የሚለው ላይ ነው መሆን ያለበት።
እሺ እሺ
ታላ hello አቤት በቃ አሁን ሞክረውና ቴሌግራም ላይ ጻፍልን እሺ።
እሺ ግን አሁን ሌላም ማስተካከለው አለ። ትንሽ ቆይቼ እንትን ላድርገው። AnyDesk አልፈልግም። ችግር የለም።
እ?
የምትፈልገውን ነገር ጻፍና AnyDesk ላክልን እናስተካክላለን። እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።
እሺ መልካም